Link
Hello, hello Hello አይሰማዎትም?
እንትን screenshot አድርጌ ልኬልሻለሁ በቴሌግራም ላክልኝ ብለሽ ነበር። አሁን ስሞትን ማን ልበል ፊልሞን አረጋዊ
እሺ፣ ፊልሞን በዚህኛው ስልክ ነው አዎ ቴ- የሁሉ ስፖርቶች በዚህ የምትከፈተው አዎ በዚህ በሰማንያ ቤት በደወልኩልሽ ዜሮ በአሁኑ ዘጠኝ ማለት ነው።
ሰማንያ አርባ አምስት ዜሮ ስምንት ሰላሳ ስምንት አዎ አዎ እሺ፣ ተላልፎሎታል። መልስ ስና- ስናገኝ ቴሌግራም ላይ ስለምናሳውቆት በትዕግስት ይጠብቁ።
ግን እስከዛ መጠቀም አልችልም ማለት ነው።
አዎ ካልተከፈተ መጠቀም አይችሉም።